ਤੁਸੀਂ ਸੀ ਲਓ ਉਹੀ ਹੈਂ ንጉሱ ደንበኛው ነው እ መኪና ምናምን የሚያዙ ናቸው ሬሳ መብራቱን አጥፋው በእናትህ እኔ በጣም አይኔ እንትን እያለኝ ነው አጥፋው አጥፋው መብራቱን እሺ እንደዚህ ይደውላሉ ማለት ነው እንደዚህ ይደውላሉ ማለት ነው እ በዚህ ቁጥር ነው የሚደውሉልክ ይሄ ቅድም ስደውልበት እኮ ሲጠራ ራሱ ይቆጥራል ቅድም ደውዬበት ነበር እኮ ይቆጥራል አዎ እኮ የምር ላይ ነው ትእዛዝ አንስተው ሲያዋሩት አንድ ሰው ብቻ ነው የሚሰማው አንስተ አንስታችሁ ስታወሩት ስራ አንተ አንድ ሰው ነው የሚሰማው ወይስ ሶስታችሁ ናችሁ አዎ አይ እኔ ዘጋሁት ቅድም ያልከኝ ምግብ አይኔ ላይ እየሄደ ነው ምግብ መብላት ብዙም ፍላጎቱ የለኝም ግን ቅድም ያልከኝ ምግብ በቃ አይኔ ላይ ነው እንቁላሉ ምናምን ደግሞ ሚካ ሚስቱ እንዳለች ደውልለት በሰርጀሪ ነው ግን የወለደችው ገና ወሯም አልሞላም ነበር ግን ያው በፊቱ ስላስቸገራት ዛሬ ሰርጀሪ ተደርጋ ወንድ ልጅ
ጥቁሩን ደግሞ
እንደዛ በለው ራስህ እንደጀምክ እ ምን ኪ-
መቼ ልታስባችሁ
እ ምናልባት ነገ ከቻል ትናንት እነሱ ሄደው ነበረ በጣም ታማ ነበረ ሰሞኑን ምናምን እና እ እንትን ብላለች ትናንት ሄደው አይተዋት ምናምን ነበር የመጡት
ዮሐንስ እንዴት ነው?
አሁን ሁሉም ሰላም ነው ደህና ናት ምናምን ብሎኛል
hello
አሁን ደህና ናት ምናምን ብሎኛል ያው ህፃኑም እሷም ደህና ናት ምናምን አለች
አይ ዋናው ሰሞኑን እሱ ነው።
አዎ በእናትህ በጣም ተጨንቆ ነበር በጣም እራት እንዴት ነው የምትሰሩት?
የለኝም ፓስታ ሊሰራ ነው።
በተራ በተራ ነው የምትሰሩት?
እ?
በተራ ነው የምትሰሩት?
እንደዛ መሰለኝ።
ማለት እንዴ አላወቅም።
እም። ስልክ ነው ያልሽኝ?
የ office ነው ሲጀመር እ?
ከኔ ውጪ ማን እንደዛ አይነት text ይልክልሃል?
አንቺ
የ office ነው ደግሞ ማን እም፣ ይልክልሃል?
ያ- ከኔ ውጪ እንደዛ አይነት text እ?
ናሲ፣
ማን ናሲ፣ ይልክልሃል? ከኔ ውጪ እንደዛ አይነት text ማን ይልክልሃል?
እኔም እኮ ገርሞኝ ነው አንቺ ያልኩት እንጂ የማ ሰው ሲሆን ነው የሚሉት።
እ?
ቢሉስ ማንም የሚለው ማንም አያደርግም። አልጻጻፋችም።
በዛኛው ቴክስት ሳረግልክ የለውም ባላንስ ከዛ በዚህ ቴክስት ሳረግልክ ሰርች ምናምንስ እንዴት ሆነ?
እስቲ ሁለት ሄጄ አናገርና እሞክራለሁ።
ያት
መሰረተ ክርስቶስ ሲሆን መሰለኝ እንደዛ
የነ ማሙሻ ፈንታ ነው።
አይ እሱ ይርቀኛል። በቃ ተውኩት። ከምሻ ጋር
እሺ ካለህበት
አዎ፣
እና ይሄኛው ቅርብ ነው።
አዎ፣ እሱ እዚሁ ስለሆነ አሁን ስልክ ነው ወይ ቻርጅ ማድረጌ ማታ ይመጣል።
እሺ ንጉስ
ወደ እኔ ቆንጆ
የቤቱ ሄሎ
ወይና
በቃ እኔም እንደዛ ብለህ ካድስልኝ
ሻወር
መስም